አላንከረቱ ባንክ ብሩ withdraw አድርጌ ነበረ አልገባም እስካሁን።
እሺ ይሄ ነው የደወልክበት ስልክ ቁጥሩ? የቤት በሌላ- በሌላ ቁጥር ነው።
እሺ እሺ ንገረኝ።
ዜሮ ዘጠኝ ዜሮ ሶስት እሺ ዜሮ ዘጠኝ ዜሮ ሶስት አርባ ሁለት ሰማንያ ሁለት ሀምሳ አራት
መቼ ነበረ?
ትናንት ማታ
እሺ የብር መጠን ስንት ነው?
አ፣ አጠቃላይ ሰባት ሺህ ነው።
እሺ አብዱል ከድር ነህ አይደለ? አብዱል አ፣ ቀድር አብዱል አዎ።
ቀድር ሁሴን ወደ አዎ።
አንድ ሺ አስራ ሰባት ሰማንያ ሁለት አርባ ስምንት አራት አስራ ሰባት ወደ ብሔራዊ ንግድ ባንክ ቁጥር አ፣
እሺ፣ ለቻፓ እያሳወቅኩልህ ነው። እሺ ይገባልሃል። ትላንትና የነበሩ በዛ ሰዓት የነበሩ transaction ኦች እንዳለ hold ተደርገው ስለነበረ ነው። ትናንት አብዬ።
የ system ችግር ገጥሟቸው ስለነበር ነው ትላንት ማታ።
አመሰግናለሁ።
የብዙ ሰው ስለሆነ ጠብቅ፣ እሺ በትዕግስት ጠብቀን አባት።
አይ፣
እሺ እናመሰግናለን ስለደወልክ። እሺ መልካም ቀን።
አንተ አመሰግናለሁ።